Resursby.
Peeredi.
ሄሎ ሄሎ ሄሎ ይሰማል ደንበኛችን አ ጤና ይስጥልን።
አይሰማትም?
ይሰማል ይሰማል። ጤና አብሮ ይስጥልን። ጤና ይስጥልን።
አብሮ ይስጥልን።
አ ትናንት ወደ ቴሌብር ስድስት ሺህ ብር እንትን ብዬ ነበረ
እሺ ትራንስ- ትራንስፈር አድርግቼ አልደረሰም ግን እና እንዲለቀቅ ነበር።
ስሙትን ስሙትን ንገሩኝ።
ያሲን አህመድ ያሲን አህመድ እሺ አብዲ ደንበኛችን አስመዝግበዋል። ያሲን አህመድ አብዲ screenshot እየጠበቀ ነው ደንበኛችን።
እሺ
screenshot ልከውልናል።
እ
screenshot ልከውልናል።
አ አ
እሺ የቴሌግራም ስሙትን ንገሩኝ።
የቴሌግራም ስልክ ነበር ዜሮ ዘጠኝ አስራ ዜሮ ዘጠኝ አስራ ሶስት እሺ
ሰላሳ ሶስት እሺ
ስልሳ አንድ ሀምሳ አንድ
እሺ ደንበኛችን በዚህ ቁጥር ምንም የገባ screenshot የለም። ከቤት ቤት ላይ withdraw ማድረግ የፈለጉት የገንዘብ መጠን አለ ስድስት ሺህ ብር ቀኑን ቀኑን ያስቀምጡሎታል። ያንን status ኡም ይቀመጣል። ያንን screenshot አንስተው እንዲልኩልን ነው የፈለግነው። ያንን ማድረግ ይችላሉ።
screenshot አድርገህ ተመላክ ይችላል አየህ አዎ እሺ ከስር ስልኮትና ስሞትን እ፣ ያስቀምጡልን ሲልኩልን።
እሺ እሺ እሺ እሺ እናመሰግናለን። መልካም ቀን ይሁንልዎት።
እሺ መልካም ቀን ነው